ጤና ይስጥልኝ ጉዳይ ልጅ ያባላል ለምን ልርዳው?
ለማንሳት ይሄ ሁሉ ሰዓት ምንድነው ኤልሲ?
ገና እየገባሁ ነው።
ከገባሽ ቆይተሻል። አሁን ገና ነው ጆይን ያደረግሽው የእንትኑ ብቻሽን?
አይደለም እነ ማዚያል
እሺ ያስቸገራችሁ ነገር ደውሉልኝ። እኔ ኢንቴከር የሚገባ የሌለ ስለመሰለኝ ልገባ ነበረ። ማዚ መጥቻለሁ ብላኛለች። ስለዚህ ሌላ የሚያስፈልጋችሁ ነገር አለ?
አይ ሌላ የለም እስካሁን።
እሺ ደውሉልኝ። በቃ መልካም ቀን።
እሺ ላንቺ መልካም ቀን።